Hello
እንዴት ነሽ?
እንዴት ነህ?
አለሁ ዘር መስገን ሰላም ነሽ?
አለን እግዚአብሔር ይመስገን።
እንትን የሁለት ሺ አስራ አንድ ጆርናል ጠፍቶብኝ ነበረ እና ማሽን ደግሞ እናንተ ጋር ተወገደ።
አስወገድኩት።
አዎ።
ማሽኑን ለገቢዎች አስረክበዋል ወይስ እኛ ጋር ነው አዎ።
ማሽኑ?
አይ አይ ተረክቧል።
ተረክበዋል።
አዎ backup ስለሚይዙ የማሽን ቁጥር Z report ምናምን ይኖራል እጅ ላይ አዎ አዎ ማሽኑንም ደብተሩንም ለገቢዎች ነው የምታስረክበው ከነ memory ው።
እኮ የትኛው ነው አስረክቧል።
ማሽን ጆርናል ነው የጠፋብኝ።
እኮ የቤት ግን ምን ፋም አይነት ነበር ነው?
የቤት okay።
ፋም የቤድ ፋምማ እጃችን ላይ አይኖርም እ እ፣ እጃችን ላይ አይኖርም።
ይኖራል አይደል?
አይ አይኖርም።
እና የት ነው ማገኘው ታዲያ?
እስቲ TIN number ህን ትነግረኛለህ?
ዜሮ ዜሮ
ሁለት ዜሮ
አስራ ሰባት
አስራ ሰባት
ዜሮ ሁለት ዜሮ ሁለት ሀምሳ አርባ ዘጠኝ ሀምሳ አርባ ዘጠኝ ማን የድርጅታችሁ ስም?
አበባ መሀሪ እሺ አበባ ማሪ ቼክ አድርጌ ልደውልልህ መኖሩ።
እሺ እሺ መሪ እሺ